working answer that.
ሄሎ ሄሎ ጤና ይስጥልኝ አብሮ ይስጥልን። ሰላም ነው?
አሎ መንገዱን አገኙት አግኝቼው ነበረ ግን እ፣ ማንም የለም ቢሮ ማንም የለም እ፣ ኧረ አሉ
የሉም። ዘበኛው ብቻ ነው ያለው።
ገቡ
አዎ አሁን ወጣ አሉ አለኝ።
አ አሉ ቆይ አሉ አሉ ግቡ ግቡና አረፍ በሉ እሺ አይቆዩማ።
አ ስራ አስፈቅጄ ስለወጡ ችግር የለውም እሺ አምስት ደቂቃ።
ደውልኛል።
እሺ።
እሺ